ጤና ይስጥልኝ ሁሉ ስፖርት ኮርት ነው።
ሰላም እንትን ሁሉ ስፖርት ወደ ልኬ አልገባ withdraw አድርጌው ወደ ቴሌብር አልገባልኝ።
እሺ ከ transaction history ላይ ያልገባሉትን ከ transaction history ላይ ያልገባሉትን screenshot አድርገው በቴሌግራም ይላኩልን
transaction history ላይ withdraw successful ይለኛል።
እኮ እሱን ይላኩልን ምልክት አድርገው የትኛው እንደሆነ
ምን
ምልክት አድርገው የትኛው እንደሆነ በቴሌግራም ይላኩልን። ስልክ ያዙ።
በቴሌግራም
አዎ ስልክ ያዙ ልስጦት።
እሺ ዜሮ ዘጠኝ ሰባ ስምንት
አታ ተያዝ አታ አታ ፋሪስ ፋሪስ ስልክ ያዝልኝ ቶሎ ቆይ አንዴ
እሺ
ቆይ አንዴ እሺ አሁን ንገሪኝ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ዜሮ ስድስት እሺ አሁን በዚህ ጋር በዚህ ቴሌግራም ላይ እንትን ይላል።
አዎ አዎ እሺ እሺ መልካም ቀን እሺ